ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ። አሁንም እንኳን እያለቀስኩ ላለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነው።
ለኃይለ መስቀሉ እንስገድ፣ ለኃይለ መስቀሉ እንስገድ። ለኃይለ መስቀሉ እንስገድ፣ ለኃይለ መስቀሉ እንስገድ። ጠላታችን ሰይጣን እንዲሆን አመድ ጌታን እንመነው ጠላት እንዲርደን እየዳነ ሄደ እየዳነ እየዳነ ሄደ እየዳነ እየዳነ ሄደ እየዳነ እየዳነ ሄደ እየዳነ በመድኃኒዓለም በእርሱ የታመነ በእመቤት የምልጃ በረከት ያመነ በቅዱሳን መላእክት ምልጃ የታመነ በጻድቃን ሰማዕታት ምልጃ የታመነ እየዳነ ሄደ ተደስቶ እየዳነ ሄደ ተደስቶ እየዳነ ሄደ ተደስቶ እየዳነ ሄደ ተደስቶ በቅዱስ አማኑኤል በሽታውን ትቶ በእመቤት የጸበል በሽታውን ትቶ በሚካኤል እምነት በሽታውን ትቶ በገብርኤል ጸበል በሽታውን ትቶ ያመነ ገባ የዳነ ያመነ ገባ የዳነ ያመነ ገባ የዳነ ያመነ ገባ የዳነ በፍታ የማይጸን በእርሱ የታመነ በመጋቢ ብርሃን በእርሱ የታመነ በመጋቢው ድንግል በእርሱ የታመነ ያመነ ገባ እየዳነ ያመነ ገባ እየዳነ ምስጋና ያንተዋል በእውነት ያዳነን አምላክ ከሞት ምስጋና ያንተዋል በእውነት ያዳነን አምላክ ከሞት የጥልን ግድግዳ አምላክ አፈራርሶ ሕይወትን ሰጥቶታል አዳምን ታድጎ ምስጋና ያንሰዋል በእውነት ያዳንን አምላክ ከሞት ዮሐንስ መጣ ከበረሃ ከበረሃ ከበረሃ ዕውራኑን እያበራ ለምጻሞቹን እያነጻ እንዲህ እንዳለን እንዳለን ድንግል ተባርከን ተባርከን ተባርከን እመቤቴ ተባርከን እንሳ ጊዜ ሰታ አቆየን እንዲህ እንዳለን እንዳለን ድንግል ተባርከን እኛ ማስበናል ጌታ ፈጸመልን እኛ ማስበናል ጌታ ፈጸመልን ጌታ ፈጸመልን ጌታ ጌታ ጌታ እኛ ማስበናል ጌታ ፈጸመልን
አነሳስተ የምታስፈጽመን መላእክት በአርያም ጻድቃኖች በገዳም ሐዋርያት በአጽናፍ ዓለም የሚያመሰግኑ ልዑል እግዚአብሔር ሆይ ትናንትም ዛሬም ነገም እናመሰግንሃለን ለዘላለሙ አሜን።